Hello ጤና ይስጥልኝ Best Bet hello ጤና ይስጥልኝ
account መክፈት ፈልጌ ነበር እምቢ አለኝ።
account እሺ hello አቤት ምንድን ነበር ያልከኝ? ድምፅህ አይሰማም ትንሽ
እንዴ እምቢ አለኝ። register ለማድረግ አስቤ እምቢ አለኝ።
Best Bet ላይ register ለማድረግ ስልክህን ዘጠኝ ብለህ ትጀምራለህ። ከዛ ስልክህን ዘጠኝ ብለህ ትጀምርና እሺ ከዛ በኋላ password ን ስታስገባ አንድ capital letter፣ አንድ small letter፣ አንድ special character ከዛ ቁጥሮች አድርገህ ስምንት መሆን አለባቸው አጠቃላይ እንደዛ አድርጌ ወይም አለኝ።
ከዛ በላይ መሆን አለባቸው። check አድርገሃል? capital letter፣ small letter እና አንድ special character ወይ መሰላል ምልክቷን ወይ star ወይ ሌላ የፈለግከውን ማድረግ ትችላለህ።
ኦ special ግዴታ ነው አይደለ?
አ አ እሱን አድርገህ አጠቃላይ ስምንት እና ከዛ በላይ መሆን አለባቸው ተደምረው።
እሺ፣ አመሰግናለሁ።